ምግብ ጤና ይስጥልኝ በኢትዮጵያ በኩል የምንደርሰው hello ጤና ይስጥልኝ።
አብሮ ይስጥልን።
አፕሊኬሽኑን አውርጄ ልጭን ነበር እና አ፣ monthly test ነው or something እንደዛ የሚል ነገር አይቼ ነበር። ምንድን ነው ምን አሉኝ?
subscription fee ው ላይ እ፣ monthly test testing subscription ነው ምናምን የሚል አለ።
እ፣ አሁን ላይ የለም። አሁን ላይ subscription fee በነፃ ነው።
okay
ከቆይታ በኋላ ነው የሚጀምረው እሱ። አሁን በነፃ ነው። ምንም subscription subscription fee ው የለውም።
የለውም አሁን?
አዎ fee የለውም።
ኦ፣ እሺ። እ፣ ስለዚህ የ የ bid ኡን እንትን ነው የማስገባው ማለት ነው በቴሌብር አዎ አዎ CPO amount የ- የጨረታው ማብቂያ ቀን move ይደረጋል እንዴ? ሳ- ሳይነገር ሳይታወቅ አይ አይደረግም። እዛው ላይ ነው። በወጣበት እዛው ላይ እኮ እንጂ መጀመሪያ አይደረግም።
post የተደረገበት ቀን ላይ ስገባ የለም፣ ሁሉም እቃ አልቋል። ኤፕሪል ምናልባት February six ነበር እና ቀድሞ ያለቁ ጨረታዎች አሉ መጀመሪያ አዎ።
announce ከተደረገበት አዎ ቀድሞ ያለቁ አሉ ማለት የሚወጡት በቀን የሚወጣ አለ፣ በሳምንት የሚወጣ አለ። እንደየእንትኑ ነው።
ኦ፣ እሺ። አይ ሁሉም ቀን ረጅም ቀን አይደለም የሚወስድ።
ያየኋቸው February twenty six ተብሎ መጀመሪያ announce የተደረጉ ከዛ ግን ከቀኑ prepone ነው የሚባለው እም፣ early ወደፊት መጥቶ ቀድሞ ያለቁ አሉ። መጀመሪያ announce ከተደረገበት ቀን በታች ማለት ነው።
አዎ አይ app ኡ ላይ ባለው ቀን ነው የሚሆነው። ማስታወቂያው ሳይሆን app ኡ ላይ ገብተህ የእያንዳንዱ እቃ የተለያየ ቀን ነው ያለው። የተለያየ ቀን የተለያየ ሰዓት አለው። በዛ ቀንና ሰዓት ላይ ነው።
በጣም አመሰግናለሁ።
እሺ እሺ፣ መልካም ቀን። አመሰግናለሁ።